ሄሎ ሰላም ጤና ይስጥልኝ። ቴሌቪዥን አለን። ምን ልርዳው? የቴሌቪዥን ጌም ደንበኛ ከሆኑ በየቀኑ ቲኬት ስለሚገባሉ ሆነ በሚገባሉ ቲኬት ጌሞችን መጫወት ይቻላል። ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥር ላይ ለማቋረጥ የሚላለ እሱን ይቻላል። ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥር ላይ ለማቋረጥ የሚላለ እሱን ይቻላል። ጥያቄውን በአስራ አምስት